Hello ሰላም ስትሪ ትላለች ነኝ።
ሰላም ነው?
ሰላም እንዴት ነህ?
እግዚአብሔር ይመስገን። ትናንትና ሁለት ሺህ አምስት መቶ ብር withdraw አድርግቼ ነበረ። confirm አላደረጋችሁልኝም መሰለኝ።
ስንት ብር ነው?
ሁለት ሺህ አምስት መቶ ስልክህን ንገረኝ።
በዚሁ ስልክ
OK፣ አሁን የደወልክበት አዎ። ትናንት ወደ ሁለት ሰዓት ተኩል screenshot አለ ልክልሻለሁ ከፈለግሽ።
ችግር የለውም።
ልጠብቅ?
አዎ፣ ያየሁልህ ነው። እሺ፣
ትናንትና ስንት ሰዓት ነው?
ሁለት ሺህ አምስት መቶ ብር የለም አባይ፣ ትናንትና አምስት ሺህ ብር ነው እንዳለ ወይ አሁን በነገርከኝ ስልክ አይደለም?
አዎ በዚሁ ስልክ ማለት ነው። በአስራ ሶስት አስራ ሁለት ሁለት ሺህ አስራ ሁለት ሰዓት ቀሩ።
አይ ሁለት ሺህ አምስት መቶ ብር የለም ትናንትና ያልከኝ አዎ እኮ ትናንት ማታ ማለት ነው። ቀን አይደለም ማታ።
እኔ እንጃ የለም ወንድሜ። ቆይ ዜ- ዜሮ ዘጠኝ ብለህ ነው የምትጀምረው?
ዜሮ ዘጠኝ ዜሮ አራት አይ ዜሮ ዘጠኝ ብለህ ነው የምትጀምረው ስትጀምር?
ምኑን ስልኩን አዎ
አዎ withdraw እንትኑ እኮ እስኪ ሄዶልኛል እኮ እኮ እስቲ ላክልን ምኑ በምን ልላክልሽ?
አልመጣልኝ። ዜሮ ዘጠኝ ዜሮ ሶስት
ቁጥሬና ምልክልሽ?
አይ የእኛ እ።
ስልክ ነው የምነግርህ።
እሺ ዘ- ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት
ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ልደውል በዚህ በዛ te- text አድርግልን።
text እሺ አዎ።